hello ጤና ይስጥልኝ።
hello እንደምን ነዎት? ከዶንኪ ቲዩብ ጋር መስራት ፈልገን ነበረ። በ editing
እሺ ማስታወቂያውን አይተውታል?
የትኛውን ማስታወቂያ?
ዩቲዩብ ላይ ከመቶ ሰው በላይ እንቀጥራለን የሚል ማስታወቂያ አለ። እዛ ላይ link አለ portfolio የለኝም።
ምናልኝ portfolio የለኝም።
ያስፈልጋል። portfolio ባይኖርም ያስፈልጋል።
ምን ላይ ነው ያለው? የ community ጋር ላይ ላይ
አይ ዩቲዩብ ላይ ከሁለት ሳምንት በፊት ነው የተለቀቀው ቪዲዮ።
link ኡን ፈጥኜ ሁሉን ነገር ካስገባው በኋላ portfolio ላይ ምን ብዬ ላስገባ?
ማለት ይቻላል። portfolio ከሌለ ምን ብዬ ላስቀምጥለት?
portfolio link ነው ስለ ራሱ የሚገልጽ ነገር ነው። ከሌለ ዝም ብለህ submit ብትለውም ያሳልፋል ማለት ነው።
ዝም ብሎ የሚያሳልፍ እሺ፣ እንደዛ አድርጌ እሞክራለሁ። መቀጠር ስለፈለግኩ ነው እናቴ።
ያው እዛ ላይ ስለ ላይ የስራ list ኡ apply አድርግ።
በቃ እሺ፣ እንደዛ አድርጌ እሞክራለሁ እናቴ። አመሰግናለሁ።